ሰላም ጤና ይስጥልን። ቺፕ ባኮን ይደርደው
ሰላም ሰላም።
ዛሬ ኦርደር አድርጌ ነበር።
በዚህ ስልክ ነው።
አዎ
እሺ
አ፣ ነገ አንድ ጠዋት ሲደርስልኝ
እም፣
አንዱ ሳራ ነው?
ያልተሟላ- ሳራ ያልሞላ ኦኬ።
ኦርደር አንድ አለኝ። ሞላዋል።
አዎ ያልሞላ ኦርደር አለው ኤልፎራ።
አዎ እሱ አሁን አንዴ ሞላዋል እያለኝ ስለሆነ እና በጣም
ምን አሉኝ? ሄሎ